ጤና ይስጥልኝ ሁሉ ስፖርት ባቆም እንደዳውት Hello ጤና ይስጥልኝ ሰላም ነው እግዚአብሔር ይመስገን እንትን ነበር አ- አምስት መቶ ብር withdraw አድርጌ ነበር እና እም፣ አየር ላይ ቀረ በቃ ወደ ቴሌ ብርም አልሄደ እም።
እዚህም ደግሞ ቆርጦታል ቴሌግራም ላይም ልኬ ነበረ መቼ ትናንትና ማታ ከሶስት ተኩል እስከ አራት ሰዓት ባለ ሰዓት እም፣ ስለዚህ ቴሌግራም ላይ መልስ ስለምና- ስናገኝ ስለምናሳውቁት እዛው ላይ በትዕግስት ይጠብቁን እሺ ደንበኛችን እኮ አንቺ ምንም
ምን አለን አንቺ የምትመዘግቢው
ይቆራረጣል ድምጾት አንቺ የምትመዘግቢው ነገር የለም የምትመዘግቢው ያው ቴሌግራም ላይ ከላኩ እዛው ቴሌግራም እሺ።
ላይ ነው መልስ የምንሰጡት ደንበኛችን
እሺ እሺ እንግዲህ አሽራሽ እሺ እ- እሺ መልካም ቀን